ጤና ይስጥልን ቤስት ቤት
አብሮ ይስጥልኝ። ያልተለቀቀ ክ- ትኬት ነበረኝ
ያልጠለቀቀ ቲኬት። እሺ ንገሩኝ ቁጥሩን።
አስራ ሶስት
አስራ ሶስት ሰባ ስድስት ሰባ ስድስት ስልሳ ሶስት ሰላሳ
ስልሳ ሶስት ሰላሳ አዎ።
እሺ አንድ ይጠብቁ እንደገኛችን አይደለም
ተጨማሪ አለኝ አራቱም ሁሉ አልተለቀቀልኝም። አቤት እሺ እልልሃለሁ። ቆይ አንድ ጊዜ
hello
አቤት
postponed የሆኑ ጨዋታዎች አሉ
እኮ ከ- እና የማያዋጣ ከሆነ ንገረኝ። postponed ኡ ላይ ቀይ ካለውም አለው በለኝና ልቅድ ሄደ lost የሆነም ጨዋታ አንድ አለት ሌሎቹ ደግሞ po- postponed የሆኑ ጨዋታዎች አሉ ሀያ አራት ሰዓት መጠበቅ አለቦት እሱን እሺ። ሌላ ትኬቶች እሺ ንገሩኝ ሌላ ትኬት አስራ ሶስት
አስራ ሰባ ሶስት ስድስት ሰባ ስድስት ሰባ ስድስት ስልሳ አራት አርባ አምስት ስልሳ አራት አርባ አምስት አዎ
እዚህም ላይ postponed የሆኑ ጨዋታዎች አሉ ሁለት lost ደግሞ አለት
እሺ ሌላ ቲኬት
እሺ ንገሩኝ አስራ- አስራ ሶስት ሰባ ስድስት አስራ ሶስት ሰባ ስድስት ስልሳ ሁለት አስራ ሁለት ስልሳ ሁለት አስራ ሁለት አስራ ሁለት ይሄኛው ትኬት already lost ነው። ሁለት ደግሞ postponed አሉት። lost ስድስት አሉት።
እሺ ሌላ አንድ
እሺ አስራ ሶስት ሰባ ስድስት
አስራ ሶስት ሰባ ስድስት ስልሳ ሁለት ሰባ ስልሳ ሁለት ሰባ
እ፣ ይሄ ብዙ ሎስት ነው ያሉት።
እሺ አመሰግናለሁ።